Halo,
ኪራም አቤት። ደህና ነህ?
ሰላም።
አለን አለን። ከቢሮ ነው የደወልኩልህ።
ታውቂያለሁ።
እ እኔ የምልህ እ?
ነበር። ቆይ አንዴ ይቅርታ፣ ቆይ ጠብቀኝ።
ቤቲ የምትባል ልጅ ነው
ብጻት ብጻት፣ ብስራት
አረ ብጻት ብጻት። እሺ
እ የእሷ በስልክ ቁጥር ያንተ ገብቶ ነበረ እና እ?
order አላደረክማ አንተ እ? ብጻት በብጻት የት order ነች? የት ነው የሚል location ዋ? location ዋ የት ነው የሚል? አባዶ አለ አባዶ አለ።
ወይ? እስኪ አንዴ መስመር ላይ ጠብቂኝ፣ ትራፊክ ስላለ ነው ልለፋችሁ።
እሺ እሺ ጠብቂኝ አለኝ።
እሺ
እሺ ምን ነበር ያልሽኝ? hello እሺ፣ ስልክ ስልክ ቁጥሯን ንገረኝ እስኪ አንዴ።
የብጻትን ነው
አዎ ብጻት ነው ብስራት ነው የሚል ከኋላ ትልቅ ያስገባናል። ብጻት መሰለኝ። አባዶ G7 አለች እኔ ጋር
እስኪ ንገረኝ ስልክ ቁጥሯን።
ቆይ አንዴ እሺ፣ te- text ሳይሆን ቆይ አንዴ ላውጣውና መልስ ደውይልኝ። አይሰራም እያወራሁሽ
እሺ እሺ ልደርክሽ ለሁለት ደቂቃ